ሬት አምነኝ እባክዎ የምደርሰው ጤና ይስጥልኝ።
ሄሎ አሁን ደውለን ነበርና ስክሪን ሻቱ በቴሌግራም ልክነዋል።
ተስፋ አበበ ኃይሉ ነው።
ተስፋ በኃይል በዜሮ ዘጠኝ አርባ ሁለት ሀያ ስድስት ዜሮ ሰባት አራት ሶስት ስልክ ቁጥር ማለት ነው። ቴሌግራሙ በስ ነው ነው እና ልክነዋል። ስክሪን ሻት አድርገናል።
እሺ እናመሰግናለን።
ይለቀቃል ዛሬ?
ለ- አዎ፣ ለሚመለከተው አካል አስተላልፍሎታለሁ።
እሺ።
መልካም ቀን።